ጤና ይስጥልን ቤት ቤት hello
አይሰማ- ይሰማል?
ይሰማል። አዎ ምን ነበር?
አ ጠዋት እንትን ብያቸው ነበረ የሆነ withdraw ተደርጎ እስካሁን አልደረሰም።
ምን withdraw ነው?
አ ወዴት ነበር ያረከው?
ወደ አቢሲኒያ ወደ አቢሲኒያ።
አ እሺ የቤት ቤት ቁጥር የደወልክበት ነው?
አ እሺ ሊልክ እሺ ጠብቀኝ። ስንት ብር ነው? አምስት መቶ ብር አ
ብሩክ ነው።
አ ብሩክ ወደ አቢሲኒያ አ process ላይ ስለሆነ ነው። እሺ ትንሽ ጠብቀውና ይገባል።
እሺ እሺ እሺ፣ እናመሰግናለን።